Hello ጤና ይስጥልን።
Hello አብሮ ይስጥልኝ። አበበ ይባላለሁ። በእናንተ ድርጅት ውስጥ ተመዝግቤ ስራ ለመንገድ ለማግኘት ነበር።
ከየት ነው የሚደውሉልን?
ከአርባ ምንጭ።
ከአርባ ምንጭ?
አዎ፣
okay፣ እሺ፣ እንደዛ ከሆነ እ፣ ቴሌግራም ይጠቀማሉ
አይ አልጠቀምም።
ወይ አካባቢው ቴሌግራም ይጠቀም ሰው አለ?
አለ
ሰው እንደዛ ከሆነ ወይ የእሱን ስልክ ያውቁታል በቃሎት?
እ የሚጠቀመውን ሰው ስልክ ያውቃሉ በቃሎት?
አዎ አውቃለሁ።
እስቲ ይንገሩኝ እሺ፣ ስልክ ቁጥሩ
ዜሮ ዘጠኝ ዜሮ ዘጠኝ
አርባ ዘጠኝ አርባ ዘጠኝ
ዜሮ ዘጠኝ አርባ ዘጠኝ ወይ ካልሆነ ዜሮ ዘጠኝ ሀ- ስልሳ ሰባት ስልሳ ሰባት
ዜሮ ዘጠኝ ስልሳ ሰባት ዘጠና ሰባት ሰላሳ ሰባት ነው።
ዜሮ ዘጠኝ ስልሳ ሰባት ዘጠና ሰባት እሺ
ዘጠና ሰባት ሰማንያ ዘጠኝ አስራ አምስት ሰማንያ ዘጠኝ አስራ አምስት እሺ። በዚህ ስልክ ላይ ቴሌግራም ላይ እልክላቸዋለሁ የቴሌግራም ቻናሉን ሰው እዛ ላይ join አዎ።
አድርገው ስራዎችን apply ማድረግ ይችላሉ። So አሁን እኔን የዚህ join እኔን join ማድረገው ወይስ link ኡ ልኬሎታለሁ አሁን አሁን በነገሩኝ ስልክ
እሺ So እዛ ላይ ገብተው ስራዎችን apply ማድረግ ይችላሉ ማለት ነው። በቀን ከሰማንያ እሺ።
በላይ ስራዎች ነው የሚለቀቁት እዛ ላይ so ከእርሶ እሺ።
ጋር ከእርሶ የትምህርት ደረጃ ጋር or ከእርሶ